ሄሎ ሮዚ ያስልኝ ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
cash code ልንገርህና check አድርግልኝ።
እሺ ንገረኝ።
አንድ መቶ እሺ ሰባ ሰባት ሰላሳ አራት አይ ሰባ ሰባት ነው ያልኩህ።
ሰባ ሰባት አዎ ሀምሳ ዘጠኝ እሺ
አምስት ቦነስ ካለው ብዬ ነው።
okay የባየር ሙኒክ ጨዋታ ተራዝሟል እና እሱን እ።
ጠብቀው ሀያ አራት ሰዓት እስኪሆነው በሀያ አራት እ።
ሰዓት ውስጥ እ፣ ከተጫወቱ እሱን ጠብቆ ያርምላል፣ ካልተጫወቱ ደግሞ void ይሆናል።
እሱን ጠብቃ። እሺ።
አህ አህ እሺ